Hey, yo, Genesis. Genesis.
ኢንፎርማሽን አዎ
እንደው ቢያንስ እነሱ ጋር ይኖራል ተብዬ ነበረ። ክላይቨር የሚል ላይን ክሬም አይን ክሬም ነው።
እም፣ ክላይቨር ኦኬ እንትን አለ ፕሪስክሪፕሽን አለው እንትን መድኃኒት እም፣ ተመዘዣ አለው አለው።
ቤት አዎ፣ አለው።
ስለዚህ ምናልባት አሁን በዚህ ስልክ ነው የሚጠቀሙት።
አዎ ስለዚህ ስልክ ሀይል በሉትና ቢላኩልኝ
እ እ በዚህ ስልክ ቴሌግራም ጋር ሀይል አለው። በቴሌግራም ጋር ሀይል ሀይል በልና ከዛ ትልክልኛለች።
ወረቀቱን ነው አዎ ፎቶ ደስ ላኪኝና አዎ፣ እሺ፣ በዚህ ስልክ ነው ቴሌግራም።
አዎ፣ ይሄ ነው ስልኩ ነው። አዎ አዎ።
እሺ እሺ እሺ።
እሺ እሺ